hello hello
hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ ይችላል ይህ ጨዋታ አልገባኝም። coin ሲጫወት አይቀንስም። ነጻ የሚለውም ደግሞ ዝም ብሎ አለ ሲጫወትበት አይቀንስም። ምክንያቱም እንድታስረጅ ስለፈለኩ ነው።
coin ካለ በ coin መጫወት የሚችሉት ጥያቄና መልሱን ብቻ ነው
እ?
coin ካለ በ coin ኡ ጥያቄና መልሶችን ብቻ ነው የሚጫወቱት
እ፣ ትኬት ውስጥ
አዎ ትኬት ትኬት ደግሞ ሲሆን እድሎትን ይሞክራሉ። በሚያገኙ ትኬቶች እድሎትን መሞከር ነው። ጥያቄና መልሱ ላይ አሁን በ coin ነው።
በ coin ኡ ነው።
አዎ ጥያቄና መልሱን በ coin ሲጫወቱ ካሸነፉ ትኬት ይሸልሙታል።
እም፣ በጣም ጥሩ ትኬ- ትኬቱ እ፣ ነጻ እንትን ነው ማ- በእንትን ተጠቀሞ ማለት
ምን አሉት?
ትኬቱ
አዎ በትኬት አሁን እ፣ ደንበኛ ሲሆኑ በየቀኑ ትኬት ይሰጡታል። በሚያገኙ ትኬቶች እድሎትን መሞከር ነው።
በጣም ጥሩ
እሺ፣ መልካም ዕድል።
እሺ አዎ።